እንትን ሁሉ ስፖርት ላይ እንትን order አድርጌ ነበር።
ምን order አድርጌ ነበር የአስር ሺህ
withdraw ነው?
withdraw ነው። አዎ እሺ
አቤት አቤት
አቤት ምን ልርዳክ?
እኮ order አድርጌ ነበር።
withdraw እዛው ነው?
አዎ withdraw እዛው ነው። አዎ እሺ ወዴት ነው? ወደ ቴሌ ብር ነው? ወደ ንግድ ባንክ?
ንግድ ባንክ ንግድ ባንክ።
እሺ በደወሉበት ቁጥር ነው?
አዎ አዎ እሺ አንድ ጊዜ ይነግሩኛል ቁጥሩን? ይቅርታ
ዜሮ ዘጠኝ አስራ ሶስት ዘጠና ስድስት ዘጠኝ አስራ ሶስት
ዘጠና ስድስት ዘጠና አራት እሺ ስልሳ ስድስት ስንት ብር ነበረ?
አስር ሺህ እሺ አንዴ መስመር ላይ ጠብቁኝ፣ check ላድርግ።
አየ
እሺ ማን የ account ስም ማን ልበል?
አበራ ብርሃኑ
እሺ confirm አድርጌልዎታለሁ። ትንሽ ቆይተው check ያድርጉት። እሺ ይገባል።
አይ፣ ቆይ ከዛ በፊት እኮ ቀጥታ ነው የሚገባ እኮ አሁን approve ደውዬ ማድረግ ሁሌ ያስፈልጋል ወይም ችግር አስር ሺህ ብር- ችግር ነው?
አስር ሺህ ብር ሲሆን ከአስር ሺህ ብር በላይ ሲሆን እዚህ approve መደረግ አለበት። እሺ ለዛ ነው።
ነው እንዴ? አይ ለአምስት አየ በቃ እሺ መልካም እሺ፣ ስለደወሉ እናመሰግናለን።
አይ